ይስጥልኝ ገብታ አምቡላንስ
ዛሬ ያስፈልገን አምቡላንስ።
እሺ ከየት ወዴት ነበር?
ከቃሊቲ አለለ
እሺ ስልክ ቁጥር ትነግረኛለህ?
ስልክ አያሳይ- አዎ፣ አያሳየኝም የመስመር ስልክ ስለሆነ።
okay ዜሮ ዘጠኝ ስልሳ አንድ እሺ
አስራ ስድስት እሺ አርባ አምስት እሺ ሰባ ሰባት እሺ ከቃሊቲ ሀለሎ አይደል?
ደውልኝ።
እሺ